ጤና ይስጥልኝ አልፌ ሳምሬት ቴሌኮም ልርዳ?
አ
ጤና ይስጥልኝ
હા હરીફભાઈ અ, બાલાજીનાથ દેવડેર
ምን አሉኝ ደንበኞች?
બાલાજીનાથ દેવડેર હરીફભાઈ
እሺ መልሰን አሊ- እንደውሎታለን። ኦሮምኛ ተናጋሪ ኖት?
ኦሮምኛ ትንሽ እ፣ ኦሮምኛ እናንተ አይችልም
መልሰን እንደውሎታለን ደንበኛችን። ከኦሮምኛ ተናጋሪ ጋር እናገናኙታለን።
እ፣ እሺ
እርስዎ ከቻሉ ግን ሊያናግሩን ይችላሉ። አማርኛ
አ አማርኛ ይችላሉ?
ትንሽ- ትንሽ ትንሽ ይችላል እሺ ምን ልርዳዎት?
አሪፈይ ግን ጃምቦ ቤት እሺ አሪፈይ በወደፉ እሺ ስልሳ አንድ ጊዜ ሰላሳ እሺ።
deposit አድርገው።
ሰላሳ እሺ አዎ አንድ ደግሞ ሀያ አንድ ደግሞ እንደገና ሀያ
ሀያ ሁለቴ አዎ፣ ሀያ አዎ ሁለት ሀያ ነው።
እሺ መች ከዛ- ነበረ ቀኑ?
አ፣ እስካሁን አልመለሱም።
እሺ መች ነበረ deposit ያደረጉት?
አ፣ ነገ
ትላንትና።
አዎ ትናንት
ሁሉንም ትላንትና ነው።
አዎ ትናንትና ነው። አ፣ አ፣ ቴሌግራም ገባ። እኔ እንትን screenshot አድርጎ አ፣ ላክ ወና ወደ እናንተ ላክልኝ
ልካው ላክ ነበረ።
ልካዋል screenshot።
አዎ ግን ደግሞ እስካሁን አል- አልመለስም።
በዚህ ቁጥር ነው ቆየሁ።
ያመለከቱት ደንበኛችን።
አዎ እ- እዚህ ቁጥር ላይ ነው እ? ድምጾት ተቆራረጠ።
አ?
በዚህ ቁጥር ነው ያስመዘገቡት ደውለው።
አዎ አዎ በዚህ ቁጥር ነው።
እሺ ሊሎት መስመር ላይ ጠብቁ።
እሺ ቶሎ
ደንበኛችን መስመር ላይ አሉ።
አዎ hello መስመር ላይ አሉ።
አዎ አዎ መስመር ላይ ነው።
እሺ መስመር ላይ ስለጠበቁ እናመሰግናለን። ሙሉ ስምዎትን ማን እንበል?
ስሙ ሀቢስ ማመድ
ከ CBE አደል ወደ ጃምቦ ቤት transfer ያደረጉት deposit ያደረጉት አዎ
መስመር ላይ አሉ።
አዎ
ጉዳዩትን ወደሚመለከተው አካል አስተላልፈንልዎታል። ከእርስዎ በፊት ብዙ ወረፋ የያዙ ደንበኞች ስላሉና በተራ መስተናገድ ስላለበት ነው የዘገየቦት። በተስተካከለ ሰዓት ግን ደውለን እናሳውቆታለን።
እሺ
እሺ ደንበኛችን፣ ሌላ መረዳት ነገር አለ?
አይ ሌላ ነገር የለም። ይሄ ብቻ ነው።
እሺ በተስተካከለ ሰዓት ደውለን እናሳውቆታለን።
እሺ እንደ ነገ አ- አ- አታርግ። እሺ
እሺ እሺ ደንበኛችን፣ እሺ ቻው።
እሺ ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን።